ከሩዋንዳ ቦሌ ነው የምመጣው። በጣም ድምጻችሁ እያስተጋባ ነው። አረ በጣም ነው የእናንተ የሚያስተጋባ። ያንቺ ድምጽ አይሰማም፣ እንዳለ የወሬ ድምጽ ነው የሚሰማው። አሁን ይቻላል። ሰመረ ነው ሀምሳ ሁለት ሰማንያ ሰባት ዲናር ይችላል